hello ሰላም ጤና ይስጥልኝ። አለን ምን ልርዳዎት?
ስምንት ዘጠኝ ሰማንያ አምስት ሰላሳ ነው። በአቃፎ ደግሞ አማርኛ አነብኝ ነበር። እኔ እንግዲህ የድጋፍ ድጋፍ የሚደረግ አይነት ነገር መሰለኝ ያው አንድ ወር ላኩ።
አ ይሄ አማርኛ በኮከብ ዘጠኝ ሰማንያ አምስት መሰላል ከሆነ የሚጫወቱት ጥያቄና መልሶቹ በእንግሊዘኛ ነው የሚመጡት።
okay
ያው መግቢያውን ነው ወደ አማርኛ የሚቀይርልዎት እነሱን መጫወት ነው ጥያቄና መልሶቹ።
እንትን ምን የወረዳ ያክል ነው
ምን አሉ?
ሽልማት ያለበት ነው
ሽልማቱ ምን?
ሽልማት ያለበት ነው ወይ?
አዎ ሽልማቶች አሉ። ላፕቶፕ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ይሞላ ያገኛሉ።
ኦኬ አመሰግናለሁ።
እሺ ችግር የለም።